hello hello፣
አቤት ጤና ይስጥልኝ። አሁን ደውለው ነበር እ እ እ?
አሁን ደውለው ነበር መንገደኛ ላይ።
okay ያው ባሌ ሮቤ ለመሄድ ነው መነሻው ያው ከቃሊቲ ነው አይ አይደለም፣ እስጢፋኖስ ጋር
ከስጢፋኖስ ትኬት ያለው እዛ ነው።
okay አይ ያለ ትኬት ማለት እንትን ጠዋት ተነስቼ መሄድ አልችልም ይቻላል ያለ ትኬት ላምበረት።
ላምበረት አዎ
ከላምበረት የት
እኮ ሮቤ አይደለ ያሉኝ?
አ ባሌ ሮቤ አዎ
አ ምን ያህል ነው ትራንስፖርቱ ከላምበረት
አንድ ሺህ ሶስት መቶ አንድ ሺህ ሶስት መቶ ብር
ነው በቅርብ ነው የጨመረው እንደዚህ
አዎ አንድ ሺህ ሶስት መቶ ነው።
አ ጠዋት ስንት ሰዓት ብነሳ ደርሳለሁ ላምበረት አስር ሰዓት
ሌሊት አዎ
ላምበረት እሺ አመሰግናለሁ እስጢፋኖስ ጋርም አሉ ከፈለጉ።
እሺ ላምበረት እሺ
እሺ።
እሺ